ሄሎ ሄሎ በእምነት በእምነት አቤት።
እሺ እ ሰውዬው ያዘዘው ማለት ነው ኤፍል ታወር ብቻ ነው በርገሩ ማለት ነው። ማልታው እዚህ ጋር አላዘዘም እ አላዘዘም እኮ ማልታ ወይም ደግሞ አንተ ከኪስ አይ ማልታ አዞ እኮ አይደለም እኮ ይዘህልኝ አይደል ያለው ኖ አይደለም።
እ እንትን በርገር ቤት እንደ ፕሮሞሽን ነገር ስድስት ንጉስ ነው ማልታ ይሰጥ ነበረ።
እ እሱ አሁን የለም እ እና እሱ ከሌላ አታምጦ ነው ያለው።
እሺ በቃ እኔ አሁን ምግብ ቤቱ ሄጄ ነበረ። ንጉስ ማልታ አለ ወይ ስላት የለም ማለት ጸጥ ብያት ነው የወጣሁት። አትስሪውም ስሪውም አላልኳትም።
በቃ እሺ እሺ አስወጪልኝ እሺ